ሄሎ ሄሎ ነጋ፣ ሄሎ ይሰማሃል?
ይሰማለሁ።
የመቅደስና የሰርጉትን ይዘኸዋል?
መቅደስ እ
መቅደስ የት? መቅደስ አልያዝኩም
መስቀል ፍላወር
አልያዝኩም።
አልያዝከውም?
አ፣ ሰጠኝ እኮ መቅደስ እ
ብላኛለች።
እሺ ስርጉትስ?
መሰረት መቅደስ አልያዝኩም። መቅደስ አልቻልኩም።
ማንን ነው ተቀብላኛለች የምትለው?
እ?
ማንን ነው ተቀብላኛለች የምትለው?
መቅደስ ፒዲኤፍ ላይ እኮ ነው ያለች።
እ
አንቺ እኛ ነው ፒዲኤፍ ነው።
ኧረ ድምፅህ ይቆራረጣል። ምን አልከኝ?
አዎ፣ ይሻለው
አታለሁ
ይሻለው ይሻለው ይሄዳለሁ።
ኦ ነው ይዘኸዋል?
አ፣ በቃ እሺ እሺ